Hello ጤና ይስጥልን። አሁን ደውለልኝ ነበረ። አንደኛው አምስት ሺህ ወደ ቴሌ ብር ነው
የቴሌ ብር አስመልስ ነው ይመለስ። አምስት ሺህ ብር ብቻ approve ይደረግ።
አምስት ብቻ approve አድርግልኝ ያ commercial bank።
ስለዚህ ይህንን ልመልሰው ወደ ዜሮ ዘጠኝ አስራ አምስት አርባ አንድ ሰላሳ ሰባት ሀያ ሁለት ያዘዝከውን ልመልሰው ወደ ቤት ቤት account ክ
ወደ account እሺ፣ ያው ይህን መልሼዋለሁ። ያኛውን ደግሞ approve አድርጌልሃለሁ። process አድርጎ ይገባል።
እሺ፣ እሺ፣ እናመሰግናለን።
አመሰግናለሁ።